አለ እንዴ
ሄሎ
ሄሎ
አቤት ሰላም ጎንደሪት እግዚአብሔር ይመስገን ከ ChipChip ነበር የምደውልዎት
እሺ ይቅርታ ያልመጣ product አለኝ ብለው ነበር አዎ ምን ነበር ያልመጣሉት ምስር
እሺ ምስር ነገ መምጣት የነበረበት እሁድ ዕለት ነበረ ከእሁድ አዎ።
ጀምሮ እስካሁን ድረስ አይደለም ቅዳሜ ዕለት ቅዳሜ አልመጣም ደውላችሁ ያው ነገን ይመችሻሉ ያላችሁኝ እሺ አልኩ አልመጣም ዛሬም አላችሁኝ አልመጣም ይቅርታ በጣም ስለዚህ እሺ።
ነገ የት ይመጣ እናደርግ
እሺ ደስ ይለኛል የት ይምጣልዎት እ፣ ሮባ ማነው ገርጂ ካዲስኮ ሆስፒታል
ገርጂ ካዲስኮ እሺ አጠቃላይ ስድስት ኪሎ ነው የ group ኡ አዎ አዎ እሺ ነገ ይመጣልዎታል እሺ እሺ እሺ መልካም አመሰግናለሁ ምሽት አሜን ቻው